ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
ትንሽ game ይለቀቃል ምናምን ተብሎ ነበር። ቴሌግራም ላይ ተልኮልን ነበር።
ምን አለ?
game እንትን በቴሌግራም ላይ ተልኮ እዚህ ስልክ ላይ ቁጥር ይደውሉ ተብለን ነው።
ይሄ- አ- ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ግልጽ ያልሆነ ነገር ካለ ማንኛውንም አይነት ጥያቄዎች እንዲጠይቁ ነው።
እሺ፣ ምን ላይ ቴሌቪዥን ላይ ነው የሚተላለፈው?
ይሄ በስልኮት ነው የሚጫወቱት።
እሺ፣ እንዴት ነው የምንጫወተው?
ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውለው መድ- አንድ ቁጥር አይ